hello ማሙ ነው። እንትን ቱታ ፈልጌ ነበረ ይኖራችኋል? እንዴ
ቱታ ለአሁኑ የለንም። ከዛ ውጭ ግን አሁን ስኮር ላይ ምናልባት ፕሮግራሙን እየተመለከታችሁ ከሆነ ቲቪ ላይ የተዋወቁት ኮድ በትክክል ስልሳ ሁለት ሀምሳ አንድ ላይ order ማድረግ ትችላላችሁ። ለጊዜው ለዛሬ አላወቅንም ቱታ። ከዛ ውጭ ሌሎች ጅንሶች ናቸው ካርጎ ስሪዎች ናቸው ያሉ እየተዋወቁ ያሉ
አይ ባለፈው ገብቶ ነበረው እና እነሱ ካሉ ብዬ ምንም የተውኩት ቱቶዎቹ ቱቶዎቹ ካሉ ብዬ ነው እያየሁት ያለሁት። እዛ ላይ አላየሁም ካሉ ለመጠ
ሙሉ complete ቱታ ነው የፈለግሽው? ሙሉ ቱታ አይ እነሱ አልተዋወቁም። እነሱ በአሁኑ ፕሮግራም አልተዋወቁም።
አይ አልተዋወቁም። ምናልባት ይኖራሉ ብዬ አስቤ ነው እንጂ አይ የለውም። አመሰግናለን።